ጋ ሰላም ጤና ይስጥልን ቤተሰቤን
ሰላም ነው?
አዎ፣ ደህና ነን። ሰላም ነው?
ሁል- እንዴት ነሽ?
አዎ፣ ደህና ነን። ምን ነበር ወንድሜ?
እዩ ድሮ ብዬ ማለት ነው።
እሺ፣ ብሩ አልገባልኝም። ሁለት ሺህ አምስት መቶ
ሁለት ሺህ አምስት መቶ አዎ። ቤት ቤት ቁጥሮ ልንገርሽ፣ እ የቤት ቤት ቁጥሮ ልንገርሽ፣ አዎ፣ የርዝር አስራ ሶስት አስራ ሶስት ሰማንያ አምስት ሰማንያ አምስት ሀምሳ ስምንት እ አርባ
ወይ
አ
አንዴ እያየሁልህ ነው። እሺ፣ አንዴ ጠብቀኝ። ስንት ብር አልከኝ? ሁለት ሺህ አምስት መቶ አይደለ?
አ አይ አሁን ገብቷል። እሺ check አድርገው ወንድሜ።
thank you ስለደወልክ እናመሰግናለን። መልካም ቀን።
አይ